ጤና ይስጥልን።
hello ሰላም እንደምን አላችሁ?
እግዚአብሔር ይመስገን አባት። ምን ረዳሁት?
መኪና ፈልጌ ነበረ።
እሺ፣ ምን አይነት መኪና?
ባንክ ያለበት አላችሁ?
ሁሉም መኪኖቻችን ከባንክ ጋር ይያያዛሉ።
እስከ ስንት ድረስ ታያይዙኛላችሁ? ሁለት ሺህ ሁለት ምን ምን መኪና ነው?
ሁለት ሺህ ሁለት ቪትስ
ቪትስ ቪትስ መኪና አ ቪትስ
እስከ ስድስት መቶ ሺህ ሌላውን cash ነው የሚከፍሉት።
እኮ ስንት ስንት አላችሁ አሁን? ስንት የሚባል አለ ቪትስ አሁን ሁለት ሺህ ሁለት
ሁለት ሺህ ሁለት ነው የፈለጉት። በአውቶማቲክ አለን፣ በ manual ሳይሆን በአውቶማቲክ አለን።
አ በ automatic በ automatic ነው